ራሱ ጽድት ያላለች
ሰላም ሰላም፣ እንዴት ሰላም ከዲም ደውለለ ሲላን ነው አይደለ? ሲላን በርገር አዎ። ምን አሁን የምታዩ
ኖ ማነክ አብለኝ እ
አንተ ነህ እንዴ? ባለቤት ሆንክ እንዴ? ስልኩን የምታነሳው አንተ ነህ እንዴ?
አዎ እዛው ቁጭ ብዬ ነው። ታዲያ ምን ላድርግ?
በላቀም
ወይ እናት hello፣ እናት አቤት።
ሰላም። ከዲም ነበር የምደውልልሽ እሺ ምን ልታዘዝ?
በዘጠና ስምንት ስልሳ ሶስት ሰላሳ ሰባት order ነበር እና አል- አልታዘዝም እንዴ?
አልታዘዝም እናት።
እሺ እኔ እናት፣ እሺ በቃ thank you እሺ፣ ለማረጋገጥ ነው መልሼ እደውልልሻለሁ። እሺ እሺ እሺ